ሄሎ ጤና ይስጥልን ብስት ቤት
ሄሎ ጤና ይስጥልን ብስት ቤት ሰላም አለ አለ ሰላም ነው።
አካውንት ቤት አደርገው
አካውንት አ
ምን ነበር? ሄሎ
ሄሎ
ምን ሆነብህ ነው አካውንትክ?
ቤት አደርገው አይመድረው ኦኬ ለመመደብም ቢብሎክ አ ሬጅስተር አድርገሃል አይደለ? አካውንት አለ ከቤስት ቤት ላይ አ አለ
ምንድን ነው የሚልክ ማለት ስነካው ነው አይነካልህም? ጌሙ ምንም ሪዝን ሪዝን ራሱ የለው ሪዝን የለም አይነካ ከአይነካም ነው አይደለ?
አይነካ ክሮም ነው የምትጠቀመው?
በክሮ እ?
አዎ በክሮ
እስኪ አንድ ቼክ ላድርገው። እሺ
እሺ
እየሰራ ነው ያለው አባ Chrome update እየሰራ?
ሆኗል እንዴ? አዎ እየሰራ ነው ይነካል።
update ላድርገው እስኪ update ካልሆነ update አድርጎና ሞክረው። እሺ Chrome እሺ